ጤና ይስጥልኝ አክስቴ ሰላም ነኝ። እባክዎ ምን ልርዳዎ?
ሰላም እግዚአብሔር ይመስገን።
አለን የእንትን ማን ሁሉ ስፖርት ስልካቸውን ፈልጌ ነበር።
ዌብሳይታቸው ላይ አላገኙትም። ለመኛችን
እዛ ላይ አላገኘኋት ማትሪያል ላይ አየሁት።
እሺ አንዴ መስመር ላይ ቆይ።
ሰማንያ ስድስት ስልሳ ሶስት ሰጥተውኝ ነበር አይሰራም።
ሰማንያ ስድስት ስልሳ አንድ ነው ማን ነው ሰማንያ ስድስት ስልሳ አንድ አዎ።
እኛ ጋርም ያለ contact center ኣቸው እሱ ነው። ሰማንያ ስድስት ስልሳ አንድ ነው። ወይም የሁሉ ቴሌግራም ስፖርት ላይ ያናግራቸው እሺ እሺ ደንበኛችን። መልካም ቀን